ሄሎ ሰላም ጤና ይስጥልን ችብችብ አብሮ ይስጥልን ሰላም ከዚህን ነበረ ፌል ባል ብሎ ነበር አሁን ስለዚህ ሪፈንዶ ቶሎ እንዲሰራን አድርጉና ከዛ በኋላ እናይ
አው ፌል ያደረገ ግሩፕ ሀያ አራት ሰዓት ሲሞላው ነው ብሩ የሚመለስ የዛኔ ግን ፉል መጠየቅ ያለም ነበረ እንዴት ፉል ስለሆነ በቃ በአራት ነው እንደ አሁን ደግሞ ያደረጉት አዎ መላክ አትችሉም ብሎ ገ- አግዶን ነበረ ለዛ ነው አራት ብቻ ያደረግነው ማለት ነው አዎ ይቅርታ አዎ፣ አምስት ሰው ነው እሱ አጋጣሚ የሰም ችግር ነው የሚሆነው
እኔ እንጃ እሱ ሀ- ሀ- የኛ ችግር አይደለም ግን እ፣ መለሳል ብሩ fail ያደረገ እንደዛ አራት ሰዓት ሲሞላው ነው የሚመለስ ስለዚህ መለስልንም ከነገና ይቅር
ይመለስሎታል አዎ፣ ሀያ አራት ሰዓት ሲሞላው እኮ process አድርጌ ቁጥሬ ልምሽ
ሀያ አራት- fail ያደረገ በራሱ መልሰዋል ደግሞ ሀያ አራት ራሱ ይመልሳል አዎ፣ በዛ ነው የምንቆየው መልካም ቀን